በመቀመስ ኢንቨስት ቤት ሄሎ በመስ ኢንቨስት ቤት ወይ? አዎ አግኝቻለሁ። ካሼር ኮድ አገኘው። እሺ አዎ።
ንገረኝ።
እ ንገረኝ።
አስር አስር
ሰላሳ ሰላሳ
አሁንም ሰላሳ ሰላሳ ሰማንያ አራት ሰማንያ አራት እሺ ሁለት ሺህ ሁለት መቶ ሀምሳ ሁለት ብር አሸንፈሃል። አቅራቢያ ያለ ቤት ውስጥ ሄደህ መቀበል ትችላለሽ።
እህ ሁለት ሺህ ሁለት መቶ ሀምሳ ሁለት ብር አሸንፈሃል።
አዎ።
አቅራቢያ ያለ ቤት ቤት ሱቅ ሄደህ ብሩን መቀበል ትችላለህ።
ምን ብዬ
ይህን ቲኬት check አድርጉልኝ ብለህ